ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ቺፕቺፕ ነበር የምደውሎት።
እሺ እሺ።
ቺፕ ራሽ ላይ game ተጫውተው ጸዳል ጥቅል አሸንፈው ነበር።
አዎ ጥቅል አሸንፌ ነበር።
አዎ የት ነበር location ኑ? check ለማድረግ ነው።
የ- አዎ ኮዬ ፈጬ ነበረ።
ኮዬ ፈጬ።
አዎ ኮዬ ፈጬ።
እዛ ነው አይደል መቀበል የሚችሉት?
አዎ ሂጄ እሺ።
መቀበል እችላለሁ።
ችግር የለም። ኮዬ ፈጬ እንመጣለን። እሺ እሺ እሺ። ስመጡ እሺ።
ታዲያ እንዴት ነው የማውቀው?
driver ኦች ይደውላሉ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ። መልካም ቀን።
እሺ